ጤና ይስጥልን። ቤስት ቤት ረዲት ነው የሚልርዳው
ሪደም ዛሬ አስቸግሮን ነበረ እና ተስተካክሏል ብለሽኝ ነበረ ቅድም።
እሺ የተስተካከለ ነው።
የሱቅ ነው።
ሀምራዊ መቶ ሀምሳ ዘጠኝ
አንዴ ጠብቀኝ።
እሺ የሰላሳ የሰላሳ ወር ነው ይሄ አርባ ነው።
ብር ቆርጠን ይሄ ነው ቼክ እናድርገውና እናሳውቃለን። እሺ
መጣ አሁን
አዎ፣ ትንሽ ቆይ።
Gracias.